ጤና ይስጥልን ዋሽንግተን ህክምና ማዕከል
አዎ የሆነ information ለመጠየቅ ነበር እባክሽ ይሄ colonoscopy የሚባል ምርመራ አላችሁ እንዴ hello hello colonoscopy የሚባል ምርመራ አላችሁ ወይ ለመጠየቅ ነበር አዎ አዎ ስንት ነው ዋጋው እሱን ለመጠየቅ ነበር እ
ቆይ ስልክ ልስጦት ሌላ
እ ስልክ ልስጦት ሌላ
እሺ ቆይ እስከ እስክሪፕቶ እስከማውጣ ቆይ እሺ
እሺ
ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ እሺ፣ ሰማንያ ዜሮ ዘጠኝ ስምንት ሰማንያ ስምንት እ ሰላሳ ሶስት
ሰላሳ ሶስት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ
ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ
እሺ አንዴ ልድገምልሽ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት አዎ ሰማንያ ዘጠኝ ሰማንያ ዘጠኝ አዎ
እሺ እሞክራለሁ በዚህ እደውላለሁ እሺ